ጤና ይስጥልን ደንበኛችን ጤና ይስጥልኝ።
ከቢዣ ኢትዮጵያ ነው የምንደውለው። ትናንት ደውለውልን ነበር አዎ አይደል?
ደውዬ ነበር። አዎ ማላዳ ባርና ሬስቶራንት አዎ ማጎተራ ኮሎኔል ጎተራ ኮንዶሚኒየም ደውለውልን ነበረ።
አዎ
እሺ የጥገና ክፍሎች መጥተዋል ደንበኛችን?
እኔ ቆይ ወደ በረት አካባቢ ነው ያለሁትኝ እ፣ check አድርጌ መልሼ ልደውልልሽ ወይንስ?
ትናንትና ወይ ደግሞ- ተደውሎሎት ነበር አይደለ?
አይ እኔ ነኝ የደወልኩት። ከዛ አልተደወልም። ለእኔ በዚህ ቁጥር አልተደወልም።
ትናንትና በስልክ ከቢጃ staff አልደወለልን ደንበኛችን?
በዚህ ቁጥር አልተደወለልኝ።
አይ በዚህ ቁጥር ምናልባት ሳይሆን፣ በአርማኖቹ ጋር ይሆን?
እም፣ ተደውሎ ክፍለ ሀገር ነው
እህ፣
ተደውሎ ነበረ። በዚህ ስልክ ቁጥር እኛ ደውለንሎት የጥገና ክፍሎች ተደውሎ አይደለም የሚመጡት በሰጡን ስልክ ቁጥር አሁን በደወልኩ አይ ቁጥር አልተደወለልኝ።
ደውለን አልተደወለልኝ።
አልተደወለሎትም።
አሁን ሁለተኛው ነው የተደወለልኝ። እኔ መጀመሪያ ትናንት ደወልኩ። አሁን ከእናንተ ተደወለ።
ሌላ እንጂ ቁጥር ሌላ ነው።
ማለት በዚህ በ short code ኡ ሳይሆን የጥገና ክፍሎች አልደወሉ።
አይ ማንም አልደወለም።
እሺ ደንበኛችን ማንም እናመሰግናለን።
አልደወለም። እሺ እኔ እና- እሺ።